ሄሎ ሄሎ እንዴት ነው?
ሄሎ
አቤት ሰላም ነው።
እግዚአብሔር ይመስገን። ብሊንስቶን ሆምስ እባክዎ ምን ልርዳዎ?
ተነስተው ናቸው አይደለ? ድርጅት ነው አ- የድርጅት አዎ
አ፣ ግዢ ነገር ፈልገን ነበረ። በቀደም መጥቼ እዛ ደርሼ ነኝ የተመለስኩት።
እሺ። ምን ነው ለምን ተመለሱ?
እ?
ምን ነው ምን አጋጠሙት?
አይ ምንም አላጋጥምን ሊያመቻች ነው ተመለስኩት። ጓደኛም አለኝ ጓደኞች ነበሩኝ ከኔ ጋር እንትን የሚሉት አክሲዮን ለመግዛት እ እ እ?
አክሲዮን ለመግዛት ነው
አ፣ አክሲዮን አይደለም አይደለም እ አክሲዮን አይደለም፣ ሱቆችን ሱቆችን ነው የፈለግነው። ሱቅ መግዛት ነው ሱቆችን ነው የምሆነን ነው እንዴ? ሱቅ ነው ሱቅ ነው ኮሜኑ ግን ንጉሳ ኮት እ፣ አሁን- ሱቅ አሁን ለጊዜው እንኳን ፕራይስ አጀስትመንት ላይ ነን። ያው ሆልድ አድርገነዋል።
እ ፕራይስ አጀስትመንት ላይ ነን ያለ ነው። ዋጋ እያስተካከልን ነው እና እህ።
አሁን ለጊዜው እየሸጥን አይደለም።
አ፣ ገ- ገና ነው።
እ፣ ትንሽ ትንሽ እንቆያለን። አዎ ከሳምንት በኋላ
እም፣ ይሄ ነው ማለት አልችልም። ይሄ ነው የምለው ቀን የለኝም።
እሺ
እሺ